ጤና ይስጥልን ጊዜ ኢትዮጵያ ሄደን ነኝ እባክዎትን ምን ልርዳዎት?
እ እባክዎትን ምን ልርዳዎት?
ስልሳ ስም አስራ አራት ስድስት ሰባት ነው።
ምን አለ?
አስራ ሰባት ስልሳ ስምንት ሰባት ነው መጨረሻ።
ናሆም ግሮሰሪ ነው አይደለ? ድርጅቶት ስም
አዎ ና ናሁን ዶክተር ነኝ ነው።
የት አካባቢ ነው ደንበኛችን?
አ፣ ቀላሚያው
ሙሉ ስሞትን ይንገሩኝ። የእርሱን ስም የእርሱን ስም ይንገሩኝ። ስም የእርሱን ስም
ሲሞ
አይ የእርሱን የደዋዩን ስም ስለፈለኩኝ ስሞትን ይንገሩኝ።
እሺ
ስሞት ማን ይባላል?
እ፣ መለስ
መለስ ማን
እ
መለስ ማን የአባት ስም ይንገሩኝ።
እኔ አላውቅም ነበር።
አ- የእርሱን ስም ይንገሩኝ። የእርሱን እኮ ነው የጠየቅኩት።
እ እ የእርሱን የራስዎትን ስም ይንገሩኝ። የራስዎትን ስም ስሞት ማን አሃ።
ይባላል?
የራሱ ስልክ
አይ ስም ይንገሩኝ። የእርሱን ስም ስሞት ማን ይባላል? የእርሱ ስም
ባለቤቱ
አዎ የባለቤቱ ስም
እ፣ መለስ ነው።
መለስ ማን
መለስ ማን ነው? እ
መስመር ላይ ነው።
እሺ እሺ፣ ቆይ፣ ቆይ፣ ቆይ፣ ቆይ።
መስመር ላይ ነው ደንበኛችን